ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የሕይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል አስራ አምስት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለእናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 15
ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ አርብ ይሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው። ፈረሱ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክ ባይ የምሸሽ ነው።
በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ይድረስ ተክቡር አባቴ ተደጃዝማች ጎሹ መስፍነ ጎጃም የጻፉልኝ ደብዳቤ ደርሶኝ አንብቤዋለሁ ከመገረም ጋር። ሽፍታ ነህ አገር ታጠፋለህ ስለሚሉት አይደለውም፣ እወጋሃለሁ ለሚሉት ግን በልጅነቴ በትህትና ተመለመን በቀር ምንም ሳልበድሎት ድንጋይ ተሸክሜ ምህረት አልለምኖትም። እኔን ይዘው ለመቅጣት እርግጠኛ ሆነው እያሉ መልእክተኞቼን ይዘው ማሰሮ ለምን እንደሚጠቅም ለመረዳት አስቸግሮኛል። ሁሉንም ነገር ቀደም ብዬ የገለጽሁሎት ስለሆነ አሁን እንደገና ብዙ ነገር ብጽፍሎ ምንም ፍሬ የለው። እኔ ልጆ ከእርሶ የተሻለ የማስብ መሆኔን እንዲያውቁት መልእክተኞቹን ከዚህ ደብዳቤ ጋር መልሼ ልኬሎታለሁ። ስለ ጦርነቱ ግን እጠብቆታለሁ። ለተገፋ ይርዳ። ጣቆሳ አለፋ ሳይሆን በገላጣው የደንቢያ ሜዳ ላይ እጠብቆታለሁ። እግዜር የፈለገውን ይስራ። አክባሪ ልጆ ደጃች ካሳ። ደጃዝማች ጎሹና ደጃዝማች ካሳ በዚህ ሁኔታ ላይ ተካረው እንደተቀመጡ ራስ አሊና ደጃች ብሩ ጎሹ የተለመደ ጠባቸውን ስለቀጠሉ ብሩ ጎሹ ከአባቱ ተለይቶ ከአሊ ጋር ጦርነቱን ቀጠለ። ደጃች ካሳም በቋራም ባለፋም እየተዘዋወሩ ቁጥሩ በጣም ቀንሶ የነበረ ወታደራቸውን አደራጁና ወደ ደንቢያ ሂደው ጉራምባ በተባለው ገላጣ ሜዳ ላይ ሰፈሩ። እጅግ ብዙ የሆነው የደጃች ጎሹ ጦር በጣቁሳ አርጎ እየተልመጠመጠ ጣና ጥግ ለጥግ አልፎ ጎርጎራን ወደ ቀኝ በመተው አቋርጦ ጉራምባ ጥግ እንደደረሰ የደጃች ካሳ ሰራዊት ድንኳኖች ለጥ ካለው ሜዳ ላይ ኩችች ብለው ሲታዩ የደጃች ጎሹ ወታደር ሁሉ ማፌዝና መሳቅ ጀመረ። ደጃች ጎሹ ራሳቸው እንኳ እንግዲህ ይህ እብደት ነው የሚባል ጀግንነት አሉ ይባላል። አንድ እድለቢስ አዝማሪ ብቻ በዚህ ጥፋ ብሎት እየተሳደበ ስለገጠመው የስድብ ግጥም በግጥሙም ሳይሆን በራሱ ፍርድ በዱላ ሊሞት ቻለ እንጂ በዚያ ጊዜ በቀረር ተፎከራ በደጃች ካሳ ላይ የተገጠመው የንገት ግጥም ራሱ አንድ መጽሐፍ ይሆን ነበር። የደጃች ጎሹ ጦር ጉራምባ የደረሰ ዕለት ያ ሁልቆ መሳፍርት የሌለው የሚመስል የደጃች ጎሹ ጦርና በጣም ትንሽ የሆነው የደጃች ካሳ ጦር ማዶ ለማዶ ሰፍሮ አደረ። ደጃዝማች ካሳን ከልቡ የሚወድ አንድ ሰው በአንድ ጉብታ ላይ ቆመው ሁለቱን የጦር ሰፈሮች ቢመለከት የደጃች ካሳ ወታደሮች ጥቂት ድንኳኖች ጥግ ለጥግ ኩችች ብለው ተተክለው ሲያይና ያን ሁሉ ጦር ለመግጠም የቆረጡ ጥቂት ወታደሮች በእነሱ ውስጥ መኖራቸውን ሲያስብ እንባውን ለመግታት ባልቻለ ነበር። የኢየሩሳሌምን እስራኤሎች ሳይሆን የኢትዮጵያን እስራኤሎች ለማዳን የተመረጠው የበግ እረኛ ሳይሆን የፍየል እረኛ የተባለው ትንሹ ዳዊት ባለበገናው ትሑቱ ዳዊት ከባዕድ ጎልያድ ጋር ሳይሆን ካሳደገው ጎልያድ ጋር ለመግጠም ከእግዚአብሔር እምነት ከቆራጥነትና ከጀግንነት በቀር ሌላ መመኪያ አልነበረውም። የደጃች ካሳ ጦር ድንኳኖች እንደ ወታደሮቻቸው በፍቅር የተዋሃዱ ይመስል በአለቃቸው ዙሪያ ክበብ ብለው ለመሞት እንደቆረጡት ወታደሮች እነሱም አለቃቸው የሆነውን ድንኳን ክበብ አድርገው ቆመው ሲታዩ ያሳዝኑ ነበር። በበነጋው ጦርነቱ ከመጀመሩ በፊት ደጃች ጎሹ አስረው ያቆዩአቸውን የደጃች ካሳ መልእክተኞች ወደ ድንኳናቸው አስጠርተው ያን እብድ ጌታችሁን ልወጋህ መጥቼ ነበር። የኔ አቅምህን ልክ ሳየው እንደ አባትነቴ ሆዴ ራራልህ። ስለዚህ ላለፈው ድፍረትህ ምሬሃለሁና አሁን እጅህን ስጥ፣ እጄን በእጄ እንዳታስቆርጠኝ። እንደ ልጅ አድርጌ ያሳደግኩህ ለአንድ ቁም ነገር እንድትውል ብዬ እንጂ በእብድነትህ በከንቱ እንድትሞት አይደለም በሉት ብለው ወደ ደጃች ካሳ ላኳቸው። ደጃች ጎሹ ይህን ሲሉ ከልባቸው ጭምር ነበር። የደጃች ካሳን ጦር ድንኳኖች እያሻገሩ ሲያዩ በቁጥር በማነሳቸው ብቻ ሳይሆን በአስተካከላቸው አንድ የሚያሳዝን ስሜት ፈጥረውባቸው ነበር። እነ ደጃች ካሳ ግን ከድንኳኖች ይልቅ በድንኳኖች ውስጥ ያሉትን እሳቶች ስለሚያዩ ፍርሃትም ሆነ ሐዘን በሆዳቸው ውስጥ አልገባም። ደጃዝማች ካሳ የደጃች ጎሹን መልእክት እንደሰሙ ለራሳቸው ያልቅሱ ብለው ተናገሩ። ጥቂት ቆዩና ጥሩምባና መለከት አስነፉ። በዚያም ወታደሮቻቸውን አሰልፈው ወደ ደጃች ጎሹ የጦር ሰፈር ገሰገሱ። ወደ ሰፈሩ ሊደርሱ ግድም አንድ ጊዜ ወታደሩን አስቆሙና እስተቻላችሁ ድረስ ደጃች ጎሹን ሳትጎዷቸው ለመማረክ ሞክሩ፣ ልወቅሳቸው እንጂ ልገላቸው አልፈልግም አሉ። ወዲያው ጦርነቱ ተጀምሮ እውነትም የእርስ በርስ ፍጅት በዚያ ምንም መጠለያ በሌለበት ሜዳ ላይ ከሁለቱም አቅጣጫ የደንቢያ የጣቁሳና የአለፋ ብቻ ሳይሆን የፍርቃና የእንፍራዝ ጥምብ አሞራ እንዲሁም ጅብና ቀበሮ ሊፈጀው ያልቻለ ሬሳ ቀኑን ሙሉ ሲረግፍ ዋለ። ከጠዋት ያነሳ እርስ በርሱ ተዘናንቆ ሲተላለቅ ከዋለ በኋላ ፀሐይ ልትጠልቅ ተቃርባ ቀዝቃዛ ነፋስ በላብ የቀለጡትን ፊቶች ማብረር ሲጀምር በጀግንነት ተወዳዳሪ ከመሆን በላይ በቁጥር ብዛት የተዋጡት የደጃች ካሳ ወታደሮች ማፈግፈግ ጀመሩ። ደጃች ካሳ በዚህ ጊዜ እንዳንበሳ ጮሁና ጎራዴያቸውን መዘው ወታደሮቻቸውን ከገሰጹ በኋላ ወደ ጠላት ጦር መሃል ዘለው ጥልቅ ሲሉ ወታደሮቻቸው ፊቱን ማዞር የጀመረው ሁሉ በቁልቁለት ቦታ ላይ እንደሚወርድ የውሃ ሙላት በአንድ መስመር ተጨፍቅቆ የደጃች ጎሹን ጦር ከመሃሉ ሲሰነጥቀው የብዛቱ ግርማ እንዳይደፈር አድርጎት የቆየው የደጃች ጎሹ ጦር መመሰቃቀል ጀመረ። ደጃች ጎሹም በታላቅ ድፍረት በመካከሉ ሆነው ሲዋጉና ሲያዋጉ የደጃች ካሳን ትዕዛዝ ለማስታወስ ሁኔታው ካልፈቀደላቸው ወታደሮች አንዱ በጥይት ከፈረሳቸው ላይ ገለበጣቸው። እሳቸው ሲወድቁ ቅጽበት ሳይቆይ ግማሹ ወታደር ፊቱን ወደ ጎጃም መልሶ ሽሽቱን ሲቀጥል፣ ግማሹ ከነመሳሪያው ለደጃች ካሳ አምኖ ገባ። ደጃዝማች ካሳም የጠላትን ጦር መሪ መውደቅና ድሉ የእሳቸው መሆኑን እንዳወቁ ደጃች ጎሹ ወደ ወደቁበት ሄዱ። ደጃች ጎሹ ከወደቁበት ማንም ሳያነሳቸው ተጋድመው ሲጠራሞቱ ደጃዝማች ካሳ በርከክ ብለው አባቴ አባቴ እኔ ልውደቅሎት እያሉ አንገታቸውን ይዘው አነሷቸው። ደጃዝማች ካሳን እግዚአብሔር በዚህ ዓለም ላይ ሳትደሰት ኑረህ ሞት ሲላቸው ከሚገባ በላይ ርኅሩህ አደረጋቸው። ይህ ርኅራሄ ወደ ጭካኔ ሲለወጥ ደግሞ የዚያኑ ያህል ነበር። ደጃች ጎሹ ነፍሳቸውን በትክክል ያውቁ ስለነበር በደጃዝማች ካሳ እጅ እንደተደገፉ እኔ በስራዬ ልውደቅ እንጂ አንተማ ምን በሰራህ ማረኝ ልጄ በድያለሁ። እግዚአብሔር እንጂ አንተ አልጣልከኝም። ማረኝ ልጄ አሁን ባስቀይምህም ቀድሞ ምን ያህል ወድህ እንደነበር ታውቃለህና ማረኝ አሉ እያቃሰቱ። እኔንም ይማሩኝ አባቴ፣ ሌላ መንገድ ስላልነበረኝ ነው። እንዳይመቱ እንኳ ትዕዛዝ ሰጥቼ ነበር፣ ግን የጦርነቱ ክብደት ይህን አይነቱን ትዕዛዝ የሚያስፈጽም ስላልነበረ እንዲህ ያለ ነገር ደረሰ። ይማሩኝ አባቴ አሉ ደጃች ካሳ። አንተ ማረኝ እንጂ እኔንማ ምን በደልከኝ? ይቅር ስለ እግዚአብሔር ብለው ሌላ ንግግር ሳይደግሙ ለእርቅ ቀጠሮ እንደነበራቸው ሁሉ እርቃቸውን ፈጽመው ግጥም አሉ። ደጃዝማች ካሳም የደጃች ጎሹን ሬሳ አስነስተው ወደ ሌላው በኩል ለማለፍ አንድ ሁለት ጊዜ እንደተራመዱ ሬሳና ቁስለኛ ከተደራረበበት ቦታ ጥቂት ለየት ብሎ በወርቅና በብር የተዥጎረጎረ ለምድና አረንጓዴ አብደላ ከኒ የለበሰ ሬሳ ወድቆ አዩ። በጦርነት ላይ በወደቀ የሬሳና የቁስለኛ ማዕት መካከል እየዘለሉ ማርከው እንደማያውቁ ለጦርነቱ እንግዳ እንደሆኑ ሁሉ ሰውነታቸው ስቅጥጥ እያለ ወደ ሬሳው ሲቀርቡ ከጥጉ ጦርምና የአንበሳ ጎፈር ፈንጠር ብሎ ወድቆ ጋሻው ግን በሬሳው ግራ እጅ ግርር ብሎ እንደተያዘ አዩ። ጠመንጃን ግን የደጃች ካሳ ወታደር አይቶ ይለቃል ማለት ተረት ስለሆነ ከአንድ ሬሳ ወይም ቁስለኛ ጥግ ጠመንጃና ዝናር አይታይም። ደጃዝማች ካሳ ሬሳውን በእጃቸው ገልበት አድርገው ፊት ገጡን ሲያዩ እኒያ ታላቅ ወዳጃቸው ፊታውራሪ ነጋ ሆነው አገኟቸው። ኧረ ወዳጄን እርሶም ኑረዋል? አይ ጦርነት እንዴት አሰቃቂ ነገር ነህ! ደጃዝማችንስ እልካቸው ገደላቸው። እርሶን ደግሞ ያ የማይለወጠው ቁም ነገሮ እንጂ ምን ነበረቦ ብለው ወደ የሚሄዱበት አቅጣጫ ሳይለዩ ወደሚያጅቧቸው ጋሻ ጃግሬዎች ዘወር ብለው ወታደር ጥሩና ይህን ሬሳ አስነሱ ሲሉ አዘዙ። ደጃዝማች ካሳ በዚህ ቀን ከፍተኛ ድል ስላገኙ አንድ ተጨማሪ ደስታ ነበር። ነገር ግን ሁለት ወዳጆቻቸው በባላጋራነት መጥተውባቸው በሳቸው እጅ ስለወደቁ በበነጋው ሲያስፎክሩ ሲያስቀራሩና ሲያዘፍኑ በመዋል ፈንታ ሟቾችን ለማስቀበር ቆመው በሁለቱ አይኖቻቸው መንታ መንታውን የእንባ ጎርፍ ሲያመነጩት ዋሉ። በእንባው ማፍሰስ በጣም የረዷቸውም እንደሳቸው በደጃች ጎሹ ቤት ያደጉት ቀኛዝማች እንግዳ ነበሩ። ደጃዝማች ካሳ በተለይ የፊታውራሪ ነጋ ክርስቲያናዊ ባህሪ ትዝ ሲላቸው አሁንም የሞቱት እንደ ደጃች ጎሹ ካሳን ላሸንፍ ብለው በመነሳት ሳይሆን በማዕረግና በክብር ያሳደጓቸውን የሚወዷቸውን ጌታቸውን በክፉ ቀን አልከዳም በማለት መሆኑ ትዝ ሲላቸው እንባቸው ሊቆምላቸው አልቻለም። የደጃች ጎሹ ፍቅርም ቢሆን ከልባቸው ሊፋቅ የሚችል አልነበረም። ደጃች ጎሹ ሞት ጠርቷቸው ባይወልዷቸውም ልጃቸው ከሆኑት ከደጃች ካሳ ጋር ጦርነት ለመግጠም ይነሱ እንጂ ካሳን ለመግደል ጨርሶ ሐሳብ አልነበራቸውም። ጦርነቱ ሊጀመር ጥቂት ቀደም ብለው ደጃዝማች ካሳ እንዳዘዙት ሁሉ እሳቸውም ይህን እብድ እንድመክረው ያዙልኝ እንጂ እንዳገሉብኝ ብለው ነበር። ጦርነቱ በተፋፋመና በዚህም በዚያም ሰው እንደ ቅጠል በሚረግፍበት ጊዜ ሁለቱም ደጃዝማቾች በቃላቸው ይጽኑ አይጽኑ ግን እግዚአብሔር ብቻ ነው የሚያውቀው። ያም ሆነ ይህ ለደጃዝማች ጎሹና ለፊታውራሪ ነጋ ከደጃዝማች ካሳ የበለጠ እንባ ያፈሰሰላቸው ሰው የለም። ይህንን ያዩ የደንቢያ አልቃሾችም እስቲ እዩት ይህን ሰው ልማድን ሲያፈርስ፣ ለገደለው ጠላት ደም እንባ ሲያለቅስ ተው እናንተ ሰዎች አትንኩት ይህን ሰው፣ እሱ ነው ገዳዩ ገሎም የሚያለቅሰው እያሉ አስለቀሱ ይባላል። ምዕራፍ 28 ፍርሃት ያዋሃዳቸው ጠላቶች የደብረ ታቦር ከተማ በራስ አሊ አለመኖር ጭር ብሎ የቆየውን ያህል ሰሞኑን ውካታና ግርግር በዝቶበት ይታይ ነበር። እጅግ ብዙ ወታደር በከተማው ሲተራመስ ይገኛል። ራስ አሊ ደጃች ጎሹን ለሞት ወደ ደንቢያ ለመላክ ብሩ ጎሹን ለማሳደድ ወደ ጎጃም ሂደው ቆይተው ካሳ አሁን የሰሩትን ጉድ ሰምተው ከተመለሱ በኋላ ልባቸውን ያቆሰላቸውንና ፍርሃት እየፈጠሩባቸው የሄዱባቸውን የልጅ ባል ባላንጣ ደጃዝማች ካሳን ለማስወጋት ጦር ያዘጋጁ ነበር። የራሳቸው ወታደር ወደ ጎጃም ዘምቶ በመቆየቱ ብዙ የሞተባቸው ከመሆኑም በላይ በሙሉ በመንገድ ተዳክሞና ውጊያ ሰልችቶ ስለነበር ከታረቋቸው ጠላታቸው ከደጃች ውቤ ጋር በመላላክ ከውቤ ሰራዊት ብዙ ወታደር ተልኮላቸው ነበር። ራስ አሊ ለደጃች ውቤ የጻፉትም ደብዳቤ የሚከተለው ነበር። ይድረስ ተክቡር ወዳጃችን ደጃዝማች ውቤ መስፍነ ሰሜን ወትግሬ እንደምን ሰንብተዋል? እኛ በእግዚአብሔር ቸርነት ደህና ነን። እንደሚያውቁት ሁሉ ያን ካሳ የሚባል ወንበዴ ሰው ያደረግነው መስሎን ብዙ ውለታ ሰርተንለት ነበር። ባለፈው ጊዜ የተከበሩና የተፈሩ እናታችንን ወቅቶ ቢማርክ ነገሩን በእርቅ እንዲወሰን አደረግን። ከዚያ በኋላ በየጊዜው ስንጠራው ከሚመጣበት አሻፈረኝ የሚልበት ጊዜ ይበልጣል። እኛም እንታገሰው እያል አስረን ልናስቀረው ስንችል አንዳንድ ጊዜ አሰኝቶት ሲመጣ እየመለስ እንሰደው ነበር። ወታደሮቻችንን እየወጋ በሚመልስበት ጊዜ እንኳ ነገሩን በትዕግስት ተመያዝ አላቋረጥንም። በደጃች ጎሹ ላይ ያደረሰውን ነገርም ሰምተውታል። አሁን ግን ተነጭራሹም ሁላችንንም ለማጥፋት ጦሩን በማደራጀት ላይ ነው። ሐሳቡም ሁላችንንም ድል አድርጎ የኢትዮጵያን ከፍተኛ ስልጣን በእጁ ለማድረግ መሆኑን እቴጌን በማረከ ጊዜ በትዕቢት ገልጾታል። ይህ ወንበዴ ለጊዜው ዋጋ ባይኖረውም ይህች ባቄላ ታደረች አትቆረጠምም እንደሚባለው ነገ ተነገ ወዲያ የሁላችንም አስጊ ባላንጣ ሊሆን ስለሚችል ታሁኑ አንድ ነገር ልናደርግ ይገባናል። እንደሚያውቁት ወደ ጎጃም ሂደን ተተመለስን ጊዜው በጣም ቅርብ በመሆኑና ወታደሮቻችንም ስለተዳከሙ ይህን በሁላችን ላይ የሚፎክር ሽፍታ ለማጥፋት የወታደር እርዳታ እንዲልኩልን አደራ እንላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ራስ አሊ ራሳቸውን እንደ ንጉሥ ይቆጥሩ ስለነበር ንጉሥ እንዳይሉ እየፈሩ ሌላ እንዳይሉ እየኮሩ ለማህተማቸው ሌላ መግለጫ ሳይኖረው ቆይተዋል። ደጃች ውቤ ራስ አሊን አለመውደዳቸው ባያጠራጥርም የመንገሥት ፍላጎታቸው ወሰንና ማገጃ የሌለው ሰው በመሆናቸው እንደ ካሳ ያለ አስጊ ሰው ሲነሳ ከማንም ጋር ሆነው እሱን ለመውጋት ፈቃደኛ ነበሩና የራስ አሊን ጥያቄ ተቀብለው ብዙ መኮንኖችና ወታደሮች ወደ ደብረ ታቦር ልከው ነበር። አንድ ቀን ጠዋት የራስ አሊ ጦር ከሰሜን ከመጣለት ጦር ጋር ሆኖ ወደ ደንቢያ ለመዝመት እንደተነሳ ራስ አሊ በዚያ የሚያምር ነጭ ፈረሳቸው ላይ ሆነው በወታደሩ መሃል በመዘዋወር የወታደሩን ሁኔታ ተመለከቱ። ራስ አሊ ሲያያቸው እጅግ የሚያስደነግጡ መካከለኛ ቁመት ያላቸው የሰውነታቸውና የልብሳቸው ንጽህና እጅግ ደስ የሚል ሰው ነበሩ። ለዘወትሩም ያው ነበሩና በዚህ ቀንም ተራ ነጭ ልብስ ብቻ ለብሰው ይታዩ ነበር። ፈረስ አቀማመጣቸው ለፈረሰኛነት የተፈጠሩ ሰው መሆናቸውን ያሳይ ነበር። ራስ አሊ በጠቅላላው ያያቸው ሁሉ ታላቅ መኮንን ብሎ ሊገምታቸውና ሊወዳቸው የሚያስችል የተፈጥሮ ግርማና ውበት ያላቸው ሰው ነበሩ። ከዚህ ላይ ያ የውሸት ትህትናና ታጋሽነት ሲጨመር ከአሊ በላይ ሰው አለ ብሎ ማንም ሊያምን አይችልም ነበር። ራስ አሊ ወታደሩን ጎብኝተው እንደጨረሱ ወደ እኒያ መከረኛ ወደ ደጃዝማች ካሳ ለሚዘምተው ጦር አዝማች የሆኑትን ሁለት የስሜን ሁለት የራሳቸው ደጃዝማቾች ጠርተው እንግዲህ ይህን ሁሉ ጦር ይዛችሁ ዘምታችሁ ያን ወስላታውን በሬ ይዛችሁ ታላመጣችሁ ወንዶች ተብላችሁ ልትጠሩ አይገባችሁም አሉ። ቋራ ቢገባም ተከታትለን መያዝ እንጂ እሱን ሳንይዝ ፊታችንን ብንመልስ መቀበያችን ስቅላት ይሁን አሉ። ደጃች በለው አሁን ሳንይዘው ከቀረንማ ተሰው ዘር አልተፈጠርንም ማለት ነዋ አሉ ደጃች ብሩ አሊጋዝ። በምንም ሁኔታ ይሁን አሁን አንድ ነገር ሳታደርጉ ከምትመለሱ ብትሞቱ ይሻላችኋል አሉ ራሳሪ። ከዚያም የሚቁነጠነጠውን ፈረሳቸውን ዘወር አድርገው ግራ ቀኙን ባይናቸው ቃኙትና በሉ ይቅናችሁ ብለው ወደ ግቢያቸው የፈረሳቸውን ፊት ሲያዞሩ ወታደር ፉከራውንና ቀረርቶውን እያደባለቀው ፈረሰኛውና እግረኛው ተዘበራርቆ እየተተረማመሰ ጉዞ ጀመረ። በመንገዱ ላይ የተነሳው አቧራ ኃይለኛ አውሎ ነፋስ እንጂ የሰውና የከብት እግር ያስነሳው አይመስልም ነበር። ይህ ከሁለት ኃይለኛ መሳፍንት ሰራዊት የተውጣጣው ጦር በሚያልፍበት መንገድ ጥግ የሚኖር ሕዝብ የሰራዊቱን ብዛትና ለውጊያና ለዝርፊያ የተጠማ በሚያስመስለው አስፈሪ ሁኔታ መገስገሱን ሲያይ አይ ደንቢያ ክርስቲያኑን አገር እንደዚህ ምን ፈረደበት ይል ነበር። የራስ አሊና የደጃች ውቤ ጦር በአንድ ላይ ሆኖ መጠነኛ ሰራዊታቸውን ለመደምሰስ እንደተነሳባቸው የሰሙት ደጃች ካሳም ግማሹ ባለፈው ጊዜ ከቱርክ ጋር ሲዋጉ አልቆ ግማሹ ከነግራዝማች በሪሁን ጋር በሳቸው ላይ ስላመፀ ራሳቸው በሽተውት ቁጥሩ በጣም የቀነሰ ወታደራቸው በደጃዝማች ጎሹ ምርኮ በተገኙት ወታደሮች በከፊል ቢተካም ይህን አነስተኛ ቁጥር ያለው ወታደር ይዞ ከዚህ በአራት ደጃዝማቾች ከሚመራ ብዙ ጦር ጋር በደንቢያ ሜዳዎች ላይ እንዲገጥም ማድረግ ከቱርኮች ጋር በተደረገው ውጊያ ላይ የተፈጸመውን የመሰለ ስህተት እንዲደገም አውቆ መግባት መሆኑን ስላዘነጉት የውጊያ እቅዳቸውን ለመለወጥ ቆረጡ። ከደጃች ጎሹ ጋር በተዋጉበት ጊዜ እግዚአብሔር ከሳቸው ጋር ሊሆን እንጂ ሊሸነፉ እንደነበረም አልረሱትም። ስለዚህ ደንቢያ ላይ ሆነው የሚመጣባቸውን ጦር በመጠባበቅ ፈንታ ያለፋና ያቸፈር በዚያውም የበጌ ምድርና የጎጃም ድንበሮች መካለያ ወደ ሆነው ደንገልበር ወደ ተባለው ጫካማና ወጣ ገባ ቦታ ሂደው መሸጉ። ደንገልበር ራሱ ደንጎርጓራ፣ ባባሎ፣ በወንበላ፣ በጋምቢሎ፣ በንኮይ፣ ባርጋ ግፎ፣ በሌሎችም ቆላ ቀመስ በሆኑ ቦታዎች በሚበቅሉ እንጨቶች የተሸፈነ ወደ ምስራቅ ጥቂት ወረድ ሲሉ ከጣና ሐይቅ ወደ ምዕራብ በኩል ዱር ለዱር ለበሱን አቋርጦ ለመሄድ ከፈለጉ ቆላ የሚያደርስ ወደ ደቡብ በኩል ወደ ጎጃም ለመሽሎክ የሚያስችል የተፈጥሮ ምሽግነት ያለው ቦታ ነበር። ሽፍታ በአገር ጨርሶ ጠፋ በሚባልበት ጊዜ እንኳ ተንገልበር፣ ሸንቲበር፣ ግብግቢትና ሳንካራ በር ላይ ነጋዴ ሳይቀማባቸው ወይም ሳይቀረጥባቸው ቀረ የሚባልበት ጊዜ ነበር ለማለት አይቻልም። የዚህም ቦታ አካባቢ ሸለቆዎችና ጉድባዎች ታላላቆቹን ዛፎች እንኳ ሳይቀር ቆጥረው የሚያውቁት ደጃች ካሳ በዚህ ቦታ ላይ ሰፍረው ሲጠባበቁ የራስ አሊና የደጃች ውቤ ጦር ደረሰ። የቦታው ሁኔታ ለደጃች ካሳ ጦር ጥቅምን ለጠላታቸው ጦር ጉዳትን ሊያስከትል የሚችልባቸው ምክንያቶች ነበሩት። ከምክንያቶች አንዱም ለፈረሰኛ ጦር በጭራሽ ምቹ አለመሆኑ ነው። የራስ አሊ ጦር በጣም የሚታወቀው በፈረሰኞች ተዋጊዎቹ ሲሆን በደንገል በር አካባቢ በፈረስ መዋጋት በራስ እንደ መቀለድ የሚቆጠር ነበር። ከሁሉ በፊት በቁጥቋጦዎቹና በትንንሾቹ ዛፎች መተፋፈግ ምክንያት በፈረስ ይቅርና በእግር እንኳ ቦታውን የለመደው ሰው ካልሆነ በቀር ፈጠን ብሎ ለመራመድ አይችልም ነበር። የደጃዝማች ካሳ ወታደሮች አብዛኛዎቹ ይህንንም ሆነ ይህን የመሰሉትን ሌሎች ቦታዎች በጣም የለመዱ ከመሆናቸው በላይ ደጃዝማች ካሳ መሰንበቻውን በዚያ ሲቆዩ ወታደሮቻቸውን እያሰለፉ ወደ እያቅጣጫው በመውሰድ በየሸለቆው በየዱሩ እንዴት እየተሽለኮለኩ ማጥቃት እንደሚችሉ ጎድጓዳውን እንዴት እንደሚራመዱ ጨርቅ ይዘው በማስቸገር የታወቁትን እንደ ቀንጠጥፋ ያሉ እሾሃምና ጠፍራም እንጨቶች እንዴት ሳይጠጉ ማለፍ እንዳለባቸው ማፈግፈግ ሲያልፈልግ ለማለፍ የሚያስችሉትን በሮች አጋጣሚ ሆኖ ሊበታተኑ መልሰው መገናኘት የሚችሉባቸውን ቦታዎች ያሳዩና ያስተምሩ ነበር። ስለዚህ የእነራስ አሊ ጦር ወደ ደጃዝማች ካሳ ምሽግ ሲቀርብ ደጃች ካሳ ባለፉት ጊዜዎች እንዳደረጉት ሁሉ ከናሽከሮቻቸው በረው በጠላቶቻቸው መካከል አልተቆሰቆሱም። እንዲያውም ጎበዝ፣ ዛሬ ቦታው የኛ ስለሆነ ድሉም የኛ መሆኑን አትጠራጠሩ። ብቻ የዛሬው ጦርነታችን የቀድሞ አይነት አይደለም። ዛሬ የሻንቅላ አይነት ውጊያ ነው የምናደርገው። ሻንቅላ ሲዋጋ እንደምታውቁት በየቁጥቋጦው ተሸጉጦ በተኮሰው ጥይት ቁጥር ሰው ለመጣል መሞከር ነው። ዛሬስ ያን ኢድርስን ባገኘሁት ኖሮ ኢድርስ እኮ ባስፈለገው ቀን በአምስት ጥይት አምስት ሰው ይገላል። ብቻ አምስቱንም ጥይት የሚተኩስ በአምስት ቁጥቋጦዎች ስር ሆኖ ነው። አንድ ጥይት ተኩሶ አንድ ጠላት በገደለበት ቁጥቋጦ ስር ቢሞት ሁለተኛ ጥይት አይተኩስም። ገና ጥይቱ ሲፈነዳ እሱም አብሮ ይበርና የተኮሰው ጥይት ወደ ጠላቱ ሰውነት ሲገባ እሱም ወደ ሌላ ቁጥቋጦ ስር ገብቶ ይገኛል። ብዙ ቀን ለምንድን ነው በአንድ ቦታ ላይ ሆነ የማትታኮሰው ስለው ጥሩ አይደለም ጠላት የጥይት ብልጭታ ያይና ይመታል በተለይ በጨለማ ጊዜ ጥይት ከተኮሱ በኋላ ከዚያ አለፍ ባለማለት እንኩ በጥይት በሉኝ ብሎ ደረትን ገልብጦ ለጠላት እንደመስጠት የሚቆጠር ነው ይል ነበር አሁን ወደ ዋናው ነገር ልመለስና ዛሬ ጦርነት የምንጀምረው በጠመንጃ ብቻ ነው ተበታትነህ በየቁጥቋጦው ተሻጠና በየፈረስ ላይ ወዳለው እያነጣጠርክ በለው። ሽሽት ባታበዙም ኢድሪስ እንዳለው ሁሉ ያላችሁበት ቦታ በጠላት ሊታይ ሲሆን ወደ ሌላው ዱር አለፍ እያላችሁ ተዋጉ። እኔ ካሳ አንዱን ደጃዝማች በመጣል ጦርነቱን እባርክላችኋለሁ። እስከዚያ ግን አንድ ጥይት እንዳትተኩሱ አሉ ደጃዝማች ካሳ። የጠላት ጦር እየተኮሰ እየፎከረና እያቅራራ ሲቀርብ ብቻቸውን በምሽጉ ፊት ለፊት ባለች አንዲት ችፍግ ያለች ዱር ውስጥ አድፍጠው የቆዩት ደጃች ካሳ ጠጠር እግሩን ዝንብና ትንኝ መላ አካሉን እየወጋጋው በሚቁነጠነጥ ሰንጋ ፈረስ ላይ ሆነው የሚያንጸባርቅ ለምድ ለብሰው የአንበሳ ጎፈር በራሳቸው አድርገው በብዙ ወታደሮች መካከል ወደሚታዩት ወደ ደጃች በለው አነጣጥረው ሲስቡ ከደጃች ካሳ በኩል በራሳቸው በካሳ እጅ በተተኮሰችው የመጀመሪያ ጥይት ታላቅ ተስፋ የተደረገባቸው የመጀመሪያው ደጃዝማች ከፈረሳቸው ተገለበጡ። ደጃዝማች ካሳ የደጃች በለውን መውደቅ ሲያዩ በቅጽበት ካደፈጡበት ተነስተው ወረዳቸውን መዘው እያብለጨለጩ ወደ ወታደሮቻቸው ዞሩና ባርኬላችኋለሁና ሁላችሁም እንደኔ አንዳንዱን ጣሉ ሲሉ ሁሉም በያደፈጠበት አነጣጥሮ ወደ ቆየው ዓላማው ሲተኩስ ማን ማንን እንደመታ ሳይታወቅ ከራስ አሊ ሰራዊት በኩል ብዙ ሰው ወደቀ። የነራስ አሊ ጦርም በቀላሉ የደረሰበት ጉዳት ስለተሰማው ፈረሰኛው ከፈረሱ እየወረደ እግረኛውም እየተከፈለ ጥግ ጥግ በመያዝ መተኮስ ጀመረ። በሁለቱም በኩል ከፍተኛ ጀግንነት ባለበት ሁኔታ ጦርነቱ ሲካሄድ ቆየ። ግን አስቀድመው ምቹውን ቦታ ይዘው የቆዩትና ድፍረት ለተሞላበት ውጊያ ልማደኞች የሆኑት የደጃች ካሳ አሽከሮች በነራስ አሊ ጦር ላይ ከባድ ጉዳት አደረሱ። ከደጃች ካሳ በኩልም ብዙ ሰዎች ሞቱ። ይሁን እንጂ የነራስ አሊጦር ከሚጠብቀው እጅግ የከበደ ጉዳት ስለደረሰበት መንፈሱ ወደቀና ስነ ስርዓት በጎደለው መልክ ማፈግፈግ ጀመረ። በዚህ ጊዜ ሁኔታውን የተረዱት ቀኛዝማች እንግዳና ቀኛዝማች ገብርዬ ጠግ ለጠግ አድፍጠው የነራስ አሊን ሰው በጥይት ይለቅሙ ከነበሩበት የደጃች ካሳን ትዕዛዝ እንኳ ሳይጠብቁ እየፎከሩ ተነሱና መንፈሱ ወደ ወደቀው የጠላት ጦር ሲሮጡ በጠመንጃ ብቻ በተካሄደው ጦርነት ምክንያት ለመዋጋት ሳይችል አድፍጦ አድፍጦ ሲጎመጅ የዋለው የደጃች ካሳ ጦር ጋሻ ያዥ ወታደር የእንግዳንና የገብርዬን ምሳሌነት ተከትሎ ቅጥ ያጣ ሽሽት ወደ ጀመረው ጠላት በሩጫ ጋለበ። ደጃዝማች ብሩ አሊጋስ ጓደኛቸው ደጃች በለው ይህን ሁሉ ጉድ ሳያዩ ከመጀመሪያው ሲወድቁ የራሳቸው ሸሽቶ ማምለጥ በነራስ አሊ ፊት የሞት ሞት እንደሚሆንባቸው አሰቡትና ወራሪያቸውን መዘው እያብለጨለጩ ወደ ቀኛዝማች ገብርዬ ለመጋለብ የተቸገረ ፈረሳቸውን ለማስጋለብ ሲያስገድዱት በተኳሽነት እነ ኢድሪስ እንኳ ተጠጉ አንደርስበትም ብለው የመሰከሩለት ቀኛዝማች ገብርዬ ልክ ያልበሳው ጎፈር ክፈፍ ካለበት ስር መሃል ግንባራቸውን በጥይት ሰነጠቀው። መንፈሱ የወደቀውን ሰራዊት ለማበረታታት ሞክረው የነበሩት ደጃዝማች ብሩ በዚህ ሁኔታ ሲወድቁ የራስ አሊ ሰራዊት ከሞት ካመለጡት ሁለት ደጃዝማቾች እስከ ወታደሩ ድረስ መንፈሱ ጨርሶ ስለሞተ ሸሽቶ ለማምለጥ የቻለው አውጭኝ እግሬውን ሲነካው ያልቻለው ጠመንጃውን ጦር ጋሻውን እየጣለ ድንጋይ በመሸከም ምሕረት ይለምን ጀመር። ምዕራፍ 29 ዘመነ መሳፍንት በቃ ደህና ሰንበት። አንዱን ሲሰሙት ያፈዛል፣ አንዱን ሲሰሙት ያደነዝዛል የሚለውን የአባቶች ምሳሌ እርስ በርሳቸው ተከፋፍለው ያን ሁሉ ኃይልና ጀግንነት የሀገራቸው ማድከሚያ ላደረጉት መስፍኖቻችን ብንሰጠው ተስማሚ ነው። ራስ አሊ በጀግንነታቸው ከማንኛውም ጀግና ከተባለ መስፍን በምንም የማያንሱ ከመሆናቸው በላይ የቆየ የቤተሰብ አቋም ከሁሉ በላይ አስቀምጧቸው ነበር። ከዚህም በላይ እግዚአብሔር ሲፈጥራቸው ለዚህ ቦታ ተስማሚ አድርጎ የሰራቸው ይመስሉ ነበር። ደጃዝማች ካሳ ያን ሁሉ ድል እያገኙ ቢታዩም ደንዳናው ራስ አሊ ካሳን በጣም ያስቸግረኝ ይሆናል እንጂ ያሸንፈኛል ብለው በምንም ሁኔታ አላሰቡ። ከሁሉም የሚገርመው ደጃች ካሳ ደጃች ጎሹን ድል ካደረጉ በኋላ እባክዎን አርፈው ይቀመጡ፣ እኔንም ተወዳጅ ጠላቴ ጋር አያዋጉኝ፣ ራሶም በሰላም ይኖሩ። አላስኖርና በራሴ ዓላማ አላስኬድም ካሉኝ ግን እኔም እስከ መጨረሻው ከመታገል በቀር ሌላ ምርጫ አይኖረኝም ብለው ቢልኩባቸው ከጆሮአቸው ሳያንጠለጥሉ የራሳቸውንና የደጃችሁ ቤን ጦር ከላኩባቸው በኋላ ይህ ጦርም እብ የያዘው በሶ ሆኖ መቅረቱን ሲያዩ በራሳቸው ካላቸው እምነት ጥቂት ፈቀቅ አለ ማለታቸው ነው። ራስ አሊ በዚህ እምነታቸው ጸንተው እንደተቀመጡ ደጃዝማች ካሳም እጅግ ሳይገልጹት የቆየ ዋና ዓላማቸው ከግቡ የሚያደርሱበት ጊዜ መቃረቡን ተገንዝበውት ነበር። በቸንከር ቤተክርስቲያን ካዩት እልቂት ጀምሮ አሁን እስካሉበት ጊዜ ድረስ በየጊዜውና በየቦታው ከንቱ በሆነ የእርስ በርስ ጦርነት ሲጎርፍ ያዩት የኢትዮጵያውያን ደም እባክና አቁመኝ እያለ ሲጠራቸው ተሰማቸው። የኢትዮጵያ ምድር በየወሰኖቹ እንደ ሰው አፍ አውጥቶ በሚያሳዝን ድምፅ እሪ የጎበዝ ያለህ ኑ በጠላት ተመረገጥ አድኑኝ የካሳ ያለህ ድረሱልኝ ሲል ተሰማቸው። የኢትዮጵያ ሕዝብ የመንፈስ ጥንካሬ፣ ሃይማኖትና ጨዋነት ወደቅ ወደቅን ካሳ ቶሎ ድረስና አንሳን እያሉ በመጮህ ለመውደቅ ሲፍገመገሙ ታዩአቸው። በጠቅላላውም እጆቿን ወደ እግዚአብሔር ዘርግታ በስዕል ያዩት ኢትዮጵያ ከባድ መከራ ያሰቃያትና ሌላ ተጨማሪ መከራ ሊደርስባት ተቃርቦ በታላቅ ጭንቀት አድኑኝ እያለች የምትጮህ እናት ሆና ታየቻቸው። ለአዳኝነት የተመረጡት ተጠሪም ራሳቸው መሆናቸው ተሰማቸው። ደጃዝማች ካሳ ከራስ አሊና ከደጃች ጩቤ የተላከባቸውን ጦር ድል በመቱበት የደንገል በር ምሽግ ጥቂት ቀኖች ከቆዩ በኋላ ከዚያ ወጥተው ከደንቢያ ሜዳዎች ባንዱ ላይ ድንኳኖቻቸውን አስተክለው ነበር። አንድ ቀን በደረቅ ረፋድ ላይ በድንኳናቸው ውስጥ ጋደም አሉ። እንቅልፍ አልወሰዳቸውም ነበር። አይኖቻቸው ግን ገርበብ ብለው ልክ እንቅልፍ እንደወሰዳቸው ሆነው ይታዩ ነበር። ሕልም ይባል ራእይ አይታወቅም። ተነስ ካሳ፣ ለምን ትጋደማለህ? ለእረፍት ለእንቅልፍ አልተፈጠርህም። ተነስ፣ ወደ ደብረ ታቦር ገስግስ። ተነስ፣ ወደ ሰሜን ወደ ጎጃም ገስግስ። ተነስ፣ ወደ ወሎ ወደ ሸዋ ገስግስ። ኢትዮጵያን ለመከፋፈል በየቦታው የተሰራውን ጠባብ ምሽግ አፍርስ። አሊ የለም፣ ውቤ የለም፣ ብሩ የለም፣ ኃይለ መለኮት የለም፣ እነ ወርቂት የሉም። ኢትዮጵያ እንድትኖር እነዚህ አለመኖር አለባቸው። እነሱ ካሉ ኢትዮጵያ የምትባል አገር የለችም። በጌ ምድር፣ ጎጃም፣ ወሎ፣ ሸዋ፣ ትግሬ የሚባሉ ቁርጥራጭ የምድር ክፍሎች ከአረብና ከቱርክ ብቻ ብቻቸውን ለመመከት የማይችሉ ብቻ ብቻቸውን ተከብረውና ታፍረው ተሻሽለውና አድገው ለመገኘት የማይችሉ እርስ በርሳቸው ተመፋጀት የማይመለሱ አሁን ባላቸው ስም ወይም በአዲስ ስም ሲጠሩ የሚችሉ ቀበሌዎች ይኖራሉ። ግን አሉ አይባልም። ኢትዮጵያም ከስሟና ከናቅሟ ትሞታለች። ተነስ በነፍሷ ድረስ የሚል ድምፅ በጆሮ ጥላቸው ባረቀባቸው። ከተኙበት ብድግ ብለው ለባበሱና እንግዳንና ገብርዬን ወደ ድንኳናቸው አስጠሩ። ቀኛዝማች እንግዳና ቀኛዝማች ገብርዬ ወደ ደጃች ካሳ ድንኳን ገብተው እጅ እየነሱ ሲቆሙ ቆጭ በሉ እንጂ አሉ ደጃዝማች ካሳ። ሁለቱ ቀኛዝማቾች በደጃች ካሳ ፊት ለፊት ተቀመጡ። ሁሉም ለጥቂት ጊዜ ጸጥ ብለው እንደቆዩ እንግዲህ የማያቋርጥ ጦርነት መጀመራችን ነው አሉ ደጃች ካሳ። መጀመር ወይስ መጨረስ አሉ ቀኛዝማች እንግዳ። መጀመር አሉ እኮ አለ ቀኛዝማች ገብርዬ። እንዴት ነው የምንጀምረው አሉ ቀኛዝማች እንግዳ። እስካሁን ጭፍራ እንጂ አለቃ እኮ አላሸነፍንም አሉ ደጃች ካሳ። እቴጌስ አሉ ቀኛዝማች እንግዳ። አይ ያንተ ነገር እነ ደጃች ጎሹስ አሉ ቀኛዝማች እንግዳ። እነሱ ሁሉ ጭፍራ ናቸው። ተራሳሪ ተልከው መጥተው አይደል የሞቱት? ሁሉም ጭፍራ ነው አሉ ደጃዝማች ካሳ። እንግዲህ ወደ ዋናውን ንዝመታ አሉ ቀኛዝማች እንግዳ። እንግዲህማ ሁሉንም ልክ ሳናስገባው ምን ማረፍ አለ አለ ቀኛዝማች ገብርዬ። ተመዝመታችን በፊት በሰላም ስልጣኑን ይልቀቁ ብዬ ለራስ አሊ ለመላክ አስቤ ነበር። ምን ይመስላችኋል? አሉ ደጃዝማች ካሳ። እንግዲያው ጊዜ ማሳለፍና ለነሱም የመደርጃ ጊዜ መስጠት ነው እንጂ እሽም አይሉ አለ ቀኛዝማች ገብርዬ። እኔ ቢደረጅ ምን ቸገረኝ? ያው ስናያቸው የኖሩ ወታደሮቹን አይደለም ያጠራቅም የሰማይ መላእክት መጥተው አይሰለፉለት አሉ ደጃዝማች ካሳ። መደርጀቱስ አያሰጋንም ብቻ ግን ጦር ተቀብሎና አስፈርዶ መግጠሙ ስለሚሻል እሺ ስለማይሉ ቢታወቅም ቢላክባቸው አይከፋም። እኛም ብንሆን ትንሽ የረፍት ጊዜ ስናገኝ ወታደሮች ለማበርከት እንችላለን አሉ ቀኛዝማች እንግዳ። እውነትህን ነው፣ ግድ የለም ሳናስጨርስ ማንንም መንካት አይገባንም አሉ ደጃች ካሳ። ከዚያም ደጃች ካሳ ከውጭ ታላቅ ጥላት ይዘው ምግብ የሚያስበሉትን ወይዘሮ ተዋበችን አስጠሩና ወይዘሮ ተዋበች ወደ ድንኳኑ ሲገቡ ቀኛዝማች እንግዳና ቀኛዝማች ገብርዬ ከተቀመጡበት ብድግ ብድግ እያሉ ቆሙ። በእግዚአብሔር በእግዚአብሔር አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ አለፍ እያሉ። ወይዘሮ ተዋበች የወይዛዝርን ሰልፋዳ ቀሚስ በጭራሽ ስለማይነኩት ዘወትር የሐር ወይም የጥጥ ቀሚሳቸውን እንደ ወታደር ባጭሩ ታጥቀው በላዩ ቀላል የሆነ ቀጭን ኩታ ደርበው ሲሰሩ ስለሚውሉ በዚህ ጊዜ የለበሱት ልብስም አጠር አድርገው የታጠቁትን የነጭ ሐር ቀሚስና እጅግ ነጭ የሆነ ቀጭን ኩታ ነበር። የልብሱ መጠን ረዘም ቢልም ሲታጠቁት አጠር አድርገው ስለታጠቁት ተንቧሾች ባቶቻቸው በከፊል ይታያሉ። ወይዘሮ ተዋበች አልፈው በጥጋቸው እንደተቀመጡ ደጃዝማች ካሳ ወደ ገብርዬ ቀና ብለው ተቀመጡ እንጂ አሉ በለዘበ ድምፅ። ሁለቱ ቀኛዝማቾችም በነበሩበት ተቀመጡ። ተዋበች አሉ ደጃች ካሳ። አቤት አሉ ወይዘሮ ተዋበች። ላንቺ ስል አሁን ለራስ አንድ መልእክት ልሰድላቸው ነው። እሺ እንደማይሉ የታወቀ ነው። ቢሆንም ምንም ብትወጂ በሰላም መንገድ ሳልሞክር ጦርነት ስገጥማቸው ሊከፋሽ ይችላል። ኋላ አንዷ ምስክር አንቺ ነሽና ልብ አድርጊው። እኔ አሁን ዛሬ ደብዳቤ ጽፌ ልክላቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች አንገታቸውን ደፋ ከተቀመጡበት አበባ ምንጣፍ ላይ እኛን የሚያማምሩ አይኖቻቸውን ጣል አድርገው ሲሆን በሰላም እሺ ቢሉ ደስ ይለኛል፣ ካልሆነ እግዚአብሔር ያዘዘው ይሁን እንጂ እኔ ምን ማድረግ እችላለሁ አሉ በትካዜ። መቼም ነገሩን ሁሉ ታውቂዋለሽ። ከመጀመሪያው እስከ ዛሬ ድረስ እነሱ ይገፉኛል እንጂ እኔ አንድም ቀን ከመንገድ የወጣ ነገር አድርጌባቸው አላውቅም። አሁንም ደብዳቤ ልክላቸዋለሁ። አንቺም በጎን ሰው ልከሽ ብትለምኛቸው ተጸጸት አትደርሽም አሉ ደጃች ካሳ። እሺ አንተም ላክባቸው፣ እኔም ሰው ልኬ እለምናቸዋለሁ አሉ ወይዘሮ ተዋበች። ሁሉም ጸጥ ብለው ለጥቂት ጊዜ ቆዩ። ደጃዝማች ካሳም እነ ቀኛዝማች እንግዳም ወደ ወይዘሮ ተዋበች ፊታቸውን መለስ አድርገው ሲያዋቸው የመጨነቅ ስሜት ስላዩባቸው ሁሉም በየልባቸው ርኅራኄ ተሰማቸው። እሺ ምሳ አዘጋጃለሁ አሉ ወይዘሮ ተዋበች ከተቀመጡበት እየተነሱ። እሺ ተዋበች፣ ግድ የለም እስተሚቻል ለምኜ አያቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች ከድንኳን ወጥተው በየቁጥቋጦው ስር ምጣዶችና ድስቶች ተጥለው ምግብ ወደሚሰራበት ቦታ ሄዱ። የፈረደባቸው አገልጋዮች በየቀኑ ዕቃ ተሸክመው እንደዞሩ በየቀኑ በየአዳዲስ ዛፍ በየአዳዲስ ቁጥቋጦ ስር ምግብ እንዳበሰሉ ይውላሉ። መቼ ይሆን ይህ ከርታታ ጌታቸው አርፎ እነሱም የሚያርፉት? አዲሱ ትግል አዲሱ ጉዞ ሲጀመር ምን እረፍት አለ? ከመከረኛው ከእረፍት የለሹ ከካሳ ጋር ውሎ እረፍት የት አለ? ካሳ ከርታታ፣ ተዋበች ከርታታ፣ እንግዳና ገብርዬ ከርታታ፣ ሁሉም የካሳ አሽከር ከርታታ። እንግዲህ እነ አመቴ እነ ትብለጠስ ሲንከራተቱ እንጂ ማን ሲያርፍ እንዳዩት ይረፉ? በማንስ ይቀናሉ? ዘወትር ጠመንጃ፣ ጋሻ፣ ጦር ተሸክሞ ጦር እንደተወረወረበት ጎራዴ እንደተሰነዘረበት ጥይት በጆሮ ጥላው እንዳፋጨበት በሚውለው ጌታቸው ወይስ ከነሱ ጋር ወጥ ስትሰራ እንጀራ ስትጋግር በምትውል እመቤታቸው? እንዲያው ነው። ሁሉም መከረኛ ስለሆነ ሁሉም ጥናቱን ይስጣቸው። ወይዘሮ ተዋበች ከድንኳኑ ወጥተው ወደ ደስታቸው እንደተመለሱ አባታቸውና ባላቸው ወደፊት በቅርብ ቀን እንደሚያደርጉት የማያጠራጥረው ጦርነት በዓይነ ሕሊናቸው መጣባቸውና ያስጨንቃቸው ጀመር። እርግጥ ነው የባላቸው እየገነኑ መሄድ ደስ አሰኝቷቸዋል። አባታቸውና ባላቸው እንዲዋጉና ከሁለቱ አንዱን እንዲህ ባለ ሁኔታ እንዲያጡ ግን በፍጹም አይፈልጉም። አባታቸውን በጣም ነው የሚወዱ። ራሳሊ እንኳን ልጃቸው አንድ ቀን ያያቸው ሰው ከመሬት ተነስቶ እንዲወዳቸው የሚያደርግ ተቀቦ ነበራቸው። ይህ ነገር እየቆየ ያስጨንቃቸው ስለጀመር ወይዘሮ ተዋበች ደብዳቤ ጽፈው ለአባታቸው በአንድ ፈረሰኛ ላኩ። በደብዳቤውም ውስጥ ጌታዬ አባቴ፣ ምንም እንኳ ተመደፈር ሞቶን እንደሚመርጡ ባውቅ ለእኔ ብለው ነገሩን በሰላም እንዲጨርሱልኝ እምባዬን እያፈሰስኩ ከጫማው ስር ተደፍቼ እለምናለሁ። የኔ ጌታ የኔ ደግ አባት ሆይ ተቀድመው እንዲህ ባልሆነ እንግዲህ ወዲህ ምን አለበት ተቻችላችሁ ብትኖሩ። አባብዬ ባኮን እኔን ተጭንቀትና ተሐዘን ያድኑኝ። ራሳሊ ግን የወይዘሮ ተዋበችን ደብዳቤ እንዳነበቡ ብዙ የተጨነቁ አይመስልም። መልእክተኛውን ቀና ብለው እያዩ እንደ ፈገግታም እየቃጣቸው ሰማኸኝ ወዳጄ፣ ተዋቡ ምን አርግ ነው የምትለኝ? ምን አለ ብማረክም በልጄ እጅ ነው የምታሰረው። ብዙ አታስቢ፣ እግዜር ላለው ይበል በልና ንገርልኝ አሉ። ቁም ነገር ይሁን ሴት በማይታወቅ ሁኔታ ከዚያም የወይዘሮ ተዋበችን መልእክተኛ ወዳቀረበው የእልፍኝ አሽከር ዘወር ብለው ንሳ አንተ በሚገባ ተስተናግዶ እንዲሄድ አድርገው አሉ። ለደጃዝማች ካሳ መልእክት የሰጡት መልስ ደግሞ ሌላ ነበር። የደጃች ካሳን ደብዳቤ ካነበቡ በኋላ ወደ መልእክተኛው ቀና ብለው እያዩ ኧረ ለመሆኑ እንዴት ያለ ደፋር ነው አያ የአባቶችን አልጋ ልቀቅ ይለኛል የቋረኛ ኃይሉን ተፍየል ቆዳ የተሰራ አልጋ ማነካበት ደብዳቤ ተሚልክብኝ ይልቅ ራሱ መጥቶ ልቀቅ አይለኝ ኑሯል። ናና አልጋህን ተቀበለኝ፣ አንተ ታልመጣ ማን ይረከበኛል ብለህ ንገርልኝ አሉ በፌዝ። ከዚያም መልእክተኛው ተስተናግዶ እንዲመለስ አዘዙ። ንቀታቸውን ለመግለጽም ለሁለቱም ደብዳቤዎች መልስ ለመጻፍ አልፈለጉም። በዚህ ሁኔታ በሰላም እንዲፈጸም የታሰበው ነገር ሊሆን ስላልቻለ ደጃዝማች ካሳ ጦራቸውን አስከትተው ወደ ደብረ ታቦር ተጓዙ። ራሳሊም መላው ጦራቸውን ባይሆንም አብዛኛውን ጦራቸውን አጠራቅመው ሲጠባበቁ ቆዩ። ደጃች ካሳ ከዚያ ትንሽ ሰራዊታቸው ጋር ሆነው ደብረ ታቦር ሲደርሱ ያየ ሁሉ ወደምትቃጠልበት እሳት በራ እንደምትገባ የሳትራት እንጂ እንደ እውነተኛ ጎበዝ አልቆጠራቸውም ነበር። ራሳሊ ራሳቸው የደጃች ካሳን ጦር ሲያዩ ምናልባት ምላሽ የጠራሁት መስሎት ተሚዜዎች ጋር መምጣቱ ይሆን በማለት አፊዘዋል። ነገር ግን ጉዳዩ ይህ አልሆነም። ደጃዝማች ካሳ ያለ አንዳች ማመንታት በድንገትና በፍጥነት ወደ ራሳሊ ጦር መሃል ገብተው ሰራዊቱን ከሁለት ሰነጠቁት። ከዚያም ግራ ቀኝ በሰነጠቁት ጦር መሃል ሆነው ከግራና ከቀኝ ሊከባቸው የሚሞክረውን ጦር በዚህም በዚያም እንደ ቀትር እሳት ሲገላምጡት ከሁለቱም በኩል ብዙ ሰው ሞተ።
ታጠቅ ብሎ ፈረስ ካሳ ብሎ ስሙ ማርባር ይሸበራል ኢየሩሳሌም እኔ መዩ ቱርክ ላይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ አንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋር እኔ መዩ ቱርክ ባይ የምሸሽ ነው። አያችሁት ብያ የአንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ ነው።
እንክርዳ ተንክርድ እየተንከረ ድለህ ተንከር ረደደ እንደማትወረጦ ስንቱን አሳበረ ስንቱን አሳበረ እንክርዳ ተንክርድ እየተንከር ድለህ ተንከር ረደደ እንደማትወረጦ ስንቱን አሳበረ ስንቱን አሳበረ ጉድና የእንክርዳድ ጠላ አይጣል አይጣል ይሏል ላለው የአህያ በሽታ አያግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከእንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለሆዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ሊባል ዘመን ጠባ በየውሃ አበባዬ የተስፋ መታዝኖ መስከረም ሲጠጋ ወትሮም ልማዱ ነው በአንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉድ የክህደት ዘመን አይገጥሙ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ዠማው ሰክሮ አየለው ጥንቢራው እስኪዞር ትብ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙሱ አልቃሽና አዝማሪ ገንጣይና አንጃው ደብተራና ገልጡ በአንድ እያወረዱ ንሴብሖ ወረብ እስክስታ እየመቱ ሆታ ዋህዷቸው ቢተኮስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም የዘመኑ ቅልውጥ ለታይታ ሆነና ለወግ ማዕረግ ስሱ ከርሳሙ ዘመናዊ ክራባት አሳሪ ሱፍ ገበርዲ ልብሱ ያንደበቱ መፍጃ ጥቅም የነፍሱ ቃል ክህደት እስትንፋሱ አያዝም ያለ የእባብ ለማዳ በሰዎች ሲስከቶ ሲላላስ አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጽድቋንም መንግስት አንድም በውትወታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና ራርቶ በምለላ ረዶ መደመር በሚሰኝ አዚማም ቃል ታስሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅን ፖለቲካ በፊት በር ተደቅቶ ወንጀል አባዱራ ሲዘራ ነፍሱን ሲደበቅ ቀይታ ታምራት ጀቤሳ ዘርፈጁ ጁነዲን በፊት በር ይዘልቃል ጡሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልክ ያጣች መርከብ አገር ስትላጋ በትርምስ መዓት ትግል መርስ ያጣ ሰላም ስትናጋ ይመቻል እንዲሉ ግርግር ለሌባ ነፋስ በሌለበት አቧራ አስነስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮሌ ስራ ጠሉ ሙና ወያኔን አጽድቆ ህዝብን በቁም ክዶ የእጅ አዙር ንግድ ይዟል ከእናቶች መቀነት ነዋ አስፈትቶ ሙዳ አስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊነቱ ደምቆ ሀቀጥኗል በለጋነት ዕድሜ በየአደባባዩ በግፈት የፈሰሰው ተጥሷል አደራው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማት ሕብር የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ በአንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬ ይቁም ድንዛዜው ያብቃ ለአዲስ ስርዓት ትጋ ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
information to us my time